hello ሰላም ጤና ይስጥልን።
አብሮ ይስጥልን።
ከ ChipChip ነበር የምደውልዎት እስከዳር።
እሺ ይቅርታ ዛሬ ያልመጣልዎ product አለ?
ዛሬ ሳይሆን እ።
ከትላንት ወዲያ ነበረ የደወለልኝ፣ አልመጣም። ከዛ በኋላ ምን ማንም ነበር?
አልደወለልኝም።
product ቱ ቲማቲም ምን?
ነበር ቲማቲም።
ኦ፣ አጠቃላይ ሶስት ኪሎ ቲማቲም አዎ ነገ እንልክልዎት ነበር። መቀበል ይችላሉ?
አዎ እችላለሁ።
የት አካባቢ ይምጣልዎት?
ጎሮ ገብርኤል።
ጉሮ ገብርኤል ነው መቀበል የሚችሉት?
አዎ ይመጣልዎታል። እሺ መልካም እሺ።
እሺ